ሽታሜ ያፈቀርሽውን ሰው መለሰች ስታሚ በሆድ ቢቀነባ በማጣት ቢከሰም ጭዎ ያሳደገው ያለፈን አይረሳም ጭዎ ያሳደገው ያለፈን አይረሳም ያሁን ያሁን እንጂ ያለፈው አይታይሽ ወጥተሻል ካንጀቴ ቅሬብኝ ልቅረብሽ ወጥተሻል ካንጀቴ ቅሬብኝ ልቅረብሽ በፍቅራችን ጊዜ እንዲያንዳላኮራኝ በፍቅራችን ዘመን እንዲያንዳላኮራኝ ዛሬ ያንቺ ነገር ብቻዬን አስወራኝ በፍቅራችን ጊዜ እንዲያንዳላኮራኝ በፍቅራችንማ እንዲያንዳላኮራኝ ዛሬ ያንቺ ነገር ብቻዬን አስወራኝ አሃ ግራ ገባኝ እንዴው ግራ ገባኝ አንጀቴ ማለለ ጆሮዬ ሰማ ልቤያችን እያለ ጆሮዬ የሰማ ልቤያችን እያለ አሃ ግራ ገባኝ እንዴው ግራ ገባኝ አንጀቴ ማለለ ጆሮዬ የሰማ ልቤያችን እያለ ጆሮዬ የሰማ ልቤያችን እያለ እስቲ ልኑሪበት ተይኝ አታስታውሺኝ ወይ አብረሽኝ አልኖርሽ ወይ ትተሻል ተውሽኝ ወይ አብረሽኝ አልኖርሽ ወይ ትተሻል ተውሽኝ ያምረብኛል ብለሽ ተለይቶ መኖር አንቺማ በልብሽ ተገንብተሽ ነበር አንቺማ በልብሽ ተገንብተሽ ነበር ለፍቅር እንደማትሆን ባውቅማ ቀድሜ አልቆይም ነበረ ከአንቺ ጋር ታምሜ አልቆይም ነበረ ከአንቺ ጋር ታምሜ በፍቅራችን ጊዜ እንዲያንዳላኮራኝ በፍቅራችን ዘመን እንዲያንዳላኮራኝ ዛሬ ያንቺ ነገር ብቻዬን አስወራኝ በፍቅራችን ጊዜ እንዲያንዳላኮራኝ በፍቅራችን ዘመን እንዲያንዳላኮራኝ ዛሬ ያንቺ ነገር ብቻዬን አስወራኝ አሃ ግራ ገባኝ እንዴው ግራ ገባኝ አንጀቴ ሟለለ አንጀቴ ሟለለ ጆሮዬ የሰማ ልቤ አልችል እያለ ጆሮዬ የሰማ ደረሰሽ ስታሚ ያከበርሽውን ሰው መለሰሽ ስታሚ በሆድ ቢገነባ በማጣት ቢከሰም ጭዎ ያሳደገው ያለፈን አይረሳም ጭዎ ያሳደገው ያለፈን አይረሳም ያሁን ያሁን እንጂ ያለፈው አይታይሽ ወደሻል ካንጀቴ ቀሪብኝ ልቅረበሽ ወደሻል ካንጀቴ ቀሪብኝ ልቅረበሽ በፍቅራችን ዘመን እንዳንዳላኮራኝ በፍቅራችን ጊዜ እንዳንዳላኮራኝ ዛሬ ያንቺ ነገር ብቻዬን አስወራኝ በፍቅራችን ዘመን